በፊት ከብረናል በአይኖች ታይተናል ኢየሱስ ስራችንን ቀድመ ሰርተህባል በፊት ከብረናል በአይኖች ታይተናል ኢየሱስ ስራችንን ቀድመ ሰርተህባል ለክብርህ እንደገና ምስጋና ለክብርህ እንደገና እልልታ ለክብርህ እንደገና ምስጋና ለክብርህ እንደገና እልልታ ኢየሱስ ከእኛ ጋራ ባቶን ማኖሮ በጠፋ ነበረ ባልታየን ዘንድሮ ነገር ግን በፊት ሞገሳችን በስቶ ለምልምን ታይተናል ቃል ኪዳን ሰርቶ ለክብርህ እንደገና ምስጋና ለክብርህ እንደገና እልልታ ለክብርህ እንደገና ምስጋና ለክብርህ እንደገና እልልታ ክንድህ እየረዳው በድል የሚራምድ ማን ነው እንደ እስራኤል እንዲህ የሚወደድ? ለሰሙት ማስፈራት ሆነን ብንታይም ክብሩ ይብዛል ኢየሱስ ከእኛ የሆነ የለ ምስጋና ተሞልተን በዝማሬ በዝማሬ እናከብርሃለን ኢየሱስ ዛሬ ይደርደር ልበብዙ በገናው በገናው ያድርግልህ ከማደሪያ እልልታው እልልታው ምስጋና ተሞልተን በዝማሬ በዝማሬ እናከብርሃለን ኢየሱስ ዛሬ ይደርደር ልበብዙ በገናው በገናው ያድርግልህ ከማደሪያ እልልታው እልልታው በፊት ከብረናል በአይኖች ታይተናል ኢየሱስ ስራችንን ቀድመ ሰርተህባል በፊት ከብረናል በአይኖች ታይተናል ኢየሱስ ስራችንን ቀድመ ሰርተህባል ለክብርህ እንደገና ምስጋና ለክብርህ እንደገና እልልታ ለክብርህ እንደገና ምስጋና ለክብርህ እንደገና እልልታ እስራኤሎች ስማ አምላክህ አንድ ነው ተብሎ የተነገረው ይህ ልዩ ሕዝብ ነው። ትምክትና ኃይሉን ክቡር ስምን አርጎ በአደባባይ ታየ፣ በምርኮ ተሞልቶ አምላካችን ኃይላችን ነህ፣ ልዑል ሆይ መጠጊያችን ነህ። አምላካችን ኃይላችን ልዑል ሆይ መጠጊያችን አንተን ይዞ ሽንፈት የለም አንተን ይዞ አንተን ይዞ አንተን ይዞ ማሸነፍ እንጂ አንተን ይዞ አንተን ይዞ አንተን ይዞ ሽንፈት የለም አንተን ይዞ አንተን ይዞ አንተን ይዞ ማሸነፍ እንጂ አንተን ይዞ አንተን ይዞ አንተን ይዞ ሽንፈት የለም አንተን ይዞ አንተን ይዞ አንተን ይዞ ማሸነፍ እንጂ አንተን ይዞ አንተን ይዞ አንተን ይዞ ሽንፈት የለም አንተን ይዞ አንተን ይዞ